ማረነ ብዙ ይደረጋል።
ኪሎ ሀሴት
አሁን ሀሴት ወይ ስልሳ ስድስት ስልሳ አምስት ስልሳ ስድስት ስልሳ አምስት እሺ አዎ አንድ የከሰበራና የራት ቁጥር ፈልጌ ነው።
ምን የከስመር ስልክ አዎ የከሰበር ስልሳ እሺ እዚሁ ጠብቀኝ ወርቁ ቢያድለኝ ነው አሳይን አሳይን አድርጌዋለሁ
ያለ አይ ስልክ ወጥቷል ወጥቷል አይ ሌላ PC ቀይረ የለም እሱን ተጠቀሚ እሱን ውሰጂ ሳም ይህን PC ውሰጂ ይህን PC ውሰጂ እ
እሱ እንዴት እንደዛ ምን ይሰራለታል? ይሁን
አንተ ነህ ነህ
ኢሳያስ ኢሳያስ ነው ኢሳያስ
ስልሳ ስድስት ስልሳ አምስት አዎ ስልሳ ስድስት ስልሳ አምስት የከሰበር ስልክ ፈልጌ ነው።
እኮ ያ- ከሁለት ቀን order ነው ያለፈው ነው። ከሁለት ቀን በፊት
ከሁለት ቀን በፊት እሺ ጠብቅ አ ገና ነው ገና ነው እ- ኧረ የለኝም። ኧረ ቀይ ስጋል እሷም ትሰጠኛለች።
ይታያል ወይ
የዓለም ካፌው አዎ አዎ አዎ
እሺ በዛ የረሳት ዘረጠኝ
አስራ አንድ ዘረጠኝ አስራ አንድ ዜሮ ስድስት ዜሮ ስድስት አስራ ሶስት ሰላሳ ስድስት አስራ ሶስት ሰላሳ ስድስት አስራ አንድ ሶስት አዎ።
ሰላሳ ስድስት አ- አንዴ ብዬ ሬስቶራንት ትሰጠኛለህ? ያ ሬስቶራንት አንዴ ብዬ ሬስቶራንት ዜሮ ዘጠኝ ዜሮ ዘጠኝ
ሀያ አንድ ሀያ አንድ
አርባ አርባ
ሀያ ሰባት ስልሳ ሀያ ሰባት ስልሳ ሁለት ስልሳ ሁለት አዎ።
እ፣ ስልሳ ሁለት ይታያል።